ሄሎ ሰላም ጤና ይስጥልን ምሽት ቤት
አብሮ ይስጥልን።
አቤት ቤስት ቤት ምንድን ነው? አያጫውትም። ግማሽ ሰው ያጫውታል፣ ሲስተም ያወጣል። ችግር አለ እንዴ?
አይ ምንም እኛ እየሰራንበት ነው ቨርቹዋል የምትለው ጌም ግን እያጫወተችን አይደለም።
ም- ነገ ም- ሰው ምን አንተ- ጌም ላይ ነው አባተር አቪያተር አይ እየሰራልን ነው እኛ ይኸው እየሰራ እየሰራልን ነው እሺ ወንድም
ግን ያው ስንት ስቴ ታይም እስኪ ምን እያለክ እንደሆነ ወይ ስክሪንሻት ታደርግልኛለህ ስቴ time out ነው የሚለን። ስቴ time out እስቲ ኮስ እሱን screenshot አድርገህ ትልክልኛለህ ቴሌግራም ላይ እሺ አባቴ